ሄሎ ሰላም ጤና ይስጥልን ችችል ሄሎ ጤና ይስጥልን አብሮ ይስጥልን
ትናንትና ተደውሎልኝ ነበር ማታ ያው ማታ አዎ ማን ነበር ስሙት ፍሮይኒ ይመጣል ብለውኝ ነበር ግን እስካሁን አልተደወለልኝም የሆነ የተረሳ ነበር
አሀ ፍሬ ነው የሚ- አዎ ቲማቲም ፍሬ አስር ኪሎ አዎ አዎ ወሎ ሰፈር ይመጣል ዛሬ ይመጣልዎታል ዛሬ ይመጣል አዎ ይደወልሎታል ሲደርሱ driver ኦቹ ይደውላሉ
በቃ ሻይ ማይመጡ ከሆነ ሌላ ልግዛ ብዬ ነው ለዛ ነው አዎ አይ ችግር የለውም ይመጣል ካልመጣ ግን ያሳውቁን ብሩ refund ይደረግልዎታል ኧረ እኔ ዛሬ ቲማቲም ወጣ።
ነው የምፈልገው በቃ እንደዛ ከሆነ ይመጣል ይወጥ ዛሬ ወጥቷል ተብሏል የእርስዎ ወጥቷል በቃ አዎ ከወጣ ወጥቷል።
ስንጠብቅ መልካም ቀን፣ እሺ፣ እሺ።
እናመሰግናለን።
መልካም ቀን እሺ